የሲቪል ኢንጂነሪንግ የምትመርጠው? ላኩት
ያው ማሸሽ ልክ አለው ሰባ ዘጠኝ ብር ሌላ አካውንት ነው እ
ሰባ ዘጠኝ ብር ዲፖዚት አድርጋ አልገባልህም?
ድሮስ አድርጌ አልገባውም።
እሺ ሁለት የ- ስምንት ሁለት የቤት ሳምንት ሁለት ሳምንት
ቤስት ቤት ነበር አዎ ንገርኝ።
ዘጠኝ
እሺ አስራ አምስት እሺ
አርባ አርባ አይ እ አርባ እሺ ሰማንያ ስድስት ሰማንያ ስድስት
ዜሮ ሶስት ዜሮ ሶስት ሁለት ሳምንት ነው ያልከኝ?
ያው message ላይ ያለ ሀያ ዘጠኝ ሀያ ሰባት
በሀያ ሰባት ነው በሀያ ሰባት ዘጠነኛ ወር ዘጠነኛ ወራ እንግሊዝ ነው እሺ ትንሽ ጠብቀኝ እሺ
እሺ
ስንት ብር ነበር?
ሰባ ዘጠኝ እሺ ትንሽ system busy ሆነው እሺ ትንሽ ጠብቀኝ
በስልክ አይደለም እ
በስልክ ልጠብቅ
እ አዎ ወይም ደግሞ እሺ ከፍቶልኛል አሁን ሰባ ዘጠኝ ብር እሺ አግኝቼዋለሁ ቆይ አንዴ
ገባው አይ አግኝቼዋለሁ check እያደረኩት ነው አንዴ ጠብቀኝ እዚህ ላይ እሺ
message ኡን ልከህልሃል እንዴ አባ
እ message ኡን ማን በሚል ስም ነበር የላከው
መሐመድ መሐመድ አለ ያለ
መሐመድ እስቲ አንዴ hi ትለኛለህ
ኔትወርክ አሁን
አይሰራም
አ ይሄ ነው እንዴ ቴሌግራም ቁጥርክ አሁን አ?
የነገ- አሁን የነገርከኝ ነው የቴሌግራም ቁጥርክ
አ
መሐመድ አሊ አደን ነው
አ ሌላ ሌላ ቁጥር ነው ሶፋር ነው እሺ ሙሉ message ኡን ላክልና መሐመድ እንደዚህ እኮ አይደለም አይደለም hi hi hi አድርጋለሁ ቆይ አይ አግኝቼዋለሁ አግኝሽ አግኝቼዋለሁ ግን ሙሉ እሺ።
message ኡን በስንት ሰዓት ላክልኝ ይሄ የተ- የተቆራረጠ ነገር ነው አይታይም ከላይ የሰማንያ ብር የላከው message አለ አይደለ
ሰባኒ ሰባትን ብር አገኘሽ አይደለ የሰባ ዘጠኙን አግኝቻለሁ ግን ልክ እንደ ከላይ ሰማንያ ብር እንደላከው አይነት ሙሉ text መሆን አለበት ያንተ አሁን ስክሪንሹት የላከው አለ text- screenshot አለ
screenshot አለ እንጂ የለውም እሺ screenshot ኡን ላክልኝ እሺ